Hello ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን።
ሜሮን
ሜሮን አይደለሁም እህቷ ነኝ። ማን ልበል?
ከዋሽንግተን ነው የደወልኩት። ታምራዊት እባላለሁ።
እሺ እ፣ በትናንትናው ዕለት ለ- ለሕክምና ወደ ተቋማችን መጥተው ነበረ።
አዎ እ፣ የአገልግሎት ጥራት ለመሰብሰብ ነበረ እሳቸውን ፈልገን ነበር። ይቅርታ በቃ
እ- እሺ እሺ እሺ እሺ